ሁላችንም ቢሻ ኢትዮጵያ በሰራተኛ ባትመልጠው
አቤት አምነው በዚህ ስልክ እግዚአብሔር ይመስገን መልጠው
በዚህ ስልክ የጻፍ ማሽናችን ተበላሽቶ ገና ያስፈልጋል ብዬ ድረስ ነበረ፣ ግን እስካሁን አልደረሰም።
አስመዝግበው ነበር።
አዎ አስመዝግቤ ነበር። እዚህ በኋላ ቁርጥና አሁን በደወሉበት ስልክ ነው ያስመዘገቡት የነበረው።
በዚህ አዎ እሺ ትንሽ ጠብቁኝ።
እሺ
ዝቋላ ቁርጥና ክትፎ ነው።
አዎ አዎ
እሺ ደንበኛችን ጥያቄዎች ወደ ጥገና ባለሙያዎች ተላልፏል። ምናልባት ከእርሱ በፊት ብዙ ያስመዘገቡ ደንበኞች ስለነሆ- ስለ- ስላኖሩ ለዛ ይሆናል እስካሁን ያልመጣሉት፣ ግን እኔ ደግሜ መዝግቤ ያስተላልፍሎታል።
አዎ ምናልባት ድጋሚ አሳወቂ። አሁን ታውቂያለሽ ስራ አቁመን ነው ያለ ነው እና
እሺ ደንበኛችን አሁን አስተላልፋለሁ። ሌላ የምረዳውስ ነገር አለ?
ሌላ ምንም የለም። በቃ ይሄ ዶሮ ባቸው በተዘም ነው።
እሺ ስለደወሉ እናመሰግናለን። አገልግሎት ያለው ከሳምንት ከሚሰሙት ድምጽ በኋላ አስቀምጥልኝ።
እሺ።
እሺ መልካም ቀን።